ጤና ይስጥልን።
አብሮ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን።
ምን እዳ ያለበት መኪና አላችሁ እንዴ?
ከባንክ ጋር የምናያይዘው መኪኖች አሉ።
አላችሁ? ምን አይነት መኪና አለ?
የስራ መኪናም የቤት መኪናም አለን።
እሺ፣ የስራ መኪና ላይ የሚሰራ አላችሁ እንዴ? የ Vitz ነገር አዎ ፊስም ይኖረናል። አባ ሙሉ ዋና አድራሻችሁ?
እኛ የምንገኘው መስቀል Flower አለን።
አዎ ፓስተር አደባባይ ፊት ለፊት አለ። ሜክሲኮ አዎ፣ በለዓም መስቀል- አጠገብ እንገኛለን።
መስቀል flower ይቀርበኛል። ቃሊቲ ነኝ።
ይችላሉ። መስቀል flower ናዝር አ፣ ሆቴል ወይም ደግሞ አፍሮሊንክስ ሞተር የሚል አለ። አፍሮሊንክ አፍሮ ሊንክ አዎ፣ መስቀል flower አፍሮሊንክ ሞተር የሚል አለ። በሱ ጋር ሲገቡ ሬክላማችን ማሪባባ ይታያል።
እሺ፣ እሺ።